hello
hello ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
እ፣ ቴሌውን እየተጫወትኩ ነበርና ገባኝ አለ።
ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል ይላሉ መጀመሪያ
አዎ፣ እሱን ደውያለሁ።
እዛ ቁጥር ይጫኑና አማርኛ ያርጉት።
እ? እ?
ሰባ ቁጥር ይጫኑና አማርኛ ያርጉት።
እዛ ላድርገው። እሺ።
አዎ፣ ሶስት ቁጥር ላይ ለመጫወት የሚል እ? እ?
ሶስት ቁጥር ላይ ለመጫወት የሚል ይመጣሉታል።
እሺ፣ እንደ ገባሁ ገና ሰባት ቁጥር እንደሆነ እንደ አማርኛ እዛ ላይ ነው።
አዎ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ መረጃ ይመጣሉታል።
እሺ።
ከዛ በእንግሊዝኛ ሲመጣሉ ሰብ ቁጥር ሰጭ ነው ቋንቋ አማርኛ ያድርጉት።
እሺ።
ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ።
እሺ።
ጥያቄና መልስና ድሉን ይሞክሩ የሚል ይመጣል።
እሺ።
ጥያቄና መልስ coin ይገዛሉ ለመግዛት የሚል አለ ሁለት ቁጥር ላይ
እሺ።
እ፣ አንድ ቁጥር ላይ ደግሞ ለመመዝገብ የሚል አለ። subscribe ሲያደርጉ ደንበኛ ሲሆኑ ትኬት ይሰጡታል። እድሎት ነው።
እሺ።
እሺ፣ መልካም ጊዜ።
እሺ። ለሁላችሁ አሜን።